ነው።
የለም ስጥልኝ ቤት ቤት እንዴት ስላሉ እግዚአብሔር ይመስገን።
አለን ይቅርታ፣ ስለ ትኬት ለመጠየቅ ነበረማ። ስለ ትኬት ለጠየቅ ነበር።
እሺ እሺ።
እ፣ አንቺ ጋር ማውራት ይችላል?
አዎ አዎ።
እሺ። አይ እንትን ያለ የተሳሳተ ትኬት ካንስል አድርጉትና ከአማውንቱ ቀነሰብኝ። እንደዛ ነው የሚሆነው።
የት ነው የት የት ሾፕ ነው?
አዳማ ልውል ሰገድ ልውል ጋ አ
cancel ስትለው እንትን አለብክ።
ከ account ኤ ላይ ቀነሰ ከብሩ ላይ ማለት ነው።
okay እንጂ አልመለሰልህም።
አልመለሰልኝም።
አሁን የመጨረሻ ትኬት ነው ወይስ እ፣ እንዴት ይላል? print out ላድርግና ፎቶን ሲላክ ትኬት እንትኗን እስቲ ላክልኝ።
እ ትኬት ቁጥሯን ላክልኝ።
እሺ እኮ ፎቶን ቴሌግራም ላይ ላከው ይችላል።
አዎ አዎ የትኛው ላይ support ላይ support አዎ አዎ።
እሺ ላተፈች ይፈልግ ብላ አዳማ ነው ያልከኛ?
ልውል አዳማ